ሄሎ ወይ
ሰላሳ አንድ አምሳ አንድ አመልክቼ ነበረ እስኪል እስካሁን አልደረሰ።
ምግብ ቤት ነው ያልደረሰልህ? ስምህ ማን ነው?
አዎ አብዲ ነኝ።
አብዲ። እሺ አምሮኛ ስድስት ሚኒት። እሺ አብዲ አንዴ ክፈትልኝ እሺ።
እሺ ክፈትልሽ።
አብዲ
አቤት ሰላሳ አራት ደቂቃው ነው። ቆይ አንዴ እሺ።
እኮ ምን እኔ ጋር እኮ late ሆኗል ማለት late ሆኗል ስልሽ ሰዓቱ ሄዶብኛል እኔ እኮ እ